ጤና ይስጥልኝ hon ስፖርት በአክቶ የምንረዳው
ሄዳ
ወይ
ጤና ይስጥልኝ።
አብሮ ይስጥልኝ የምንረዳው
ቦነስ ነበረኝ መቶ ዘጠና ብር የሁሉ ስፖርት እሺ
ብሩ ግን ወደ አካውንቴ አይወርድም እምቢ አለኝ።
ወደ አካውንት ማውጣት አይቻልም።
ለመጫወትም ይሻልማ ለመጫወት ደግሞ ከአንድ ነጥብ ሰባት በላይ ኦድ አስር ጨዋታ እ?
እና
ምን ምን ከአንድ ነጥብ ሰባት በላይ odd አስር ጨዋታ እንደ- አንዳንዱ ጨዋታ እንደዛ ነበር።
እ?
አንዳንዱ ጨዋታ አንድ ነጥብ ሰባት ወደ በላይ መሆን አለበት። ሄዳው
ከአንድ ነጥብ ሰባት በላይ odd እያንዳንዱ ጨዋታ
አንዳንዱ ጨዋታ ማለት ነው።
አ፣ እያንዳንዱ አ አ
እሺ፣ እናመሰግናለን።
እሺ